ሄሎ
ሄሎ ሰላም ጤና ይስጥልኝ። ቴሌቪ
አብሮ ይስጥልን።
አለን። ምን ልርዳት?
አዎ፣ እኔ አልገባኝም። message ገባ ነው እንትን ያልኩት የተጠቀምኩት።
ይሄ ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አላቸው።
አዎ፣
የቴሌቪዥን game ነው።
አ- አጨዋወቱን ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ ይመዝገቡ፣ ሶስት ቁጥር ላይ ለመጫወት የሚላለ ሰባት ቁጥር ላይ ቋንቋ ይምረጡ። አማርኛና እንግሊዝኛ አለ።
አዎ፣
ያው እ፣ game ኡን አይተውት ግልጽ ያልሆነ ነገር ካለ ያሳውቁናል። ሶስት ቁጥር ላይ እድሎን ይሞክሩና ጥያቄና መልስ አለ መርጠው አዎ። እሺ፣
እሺ፣
እሺ፣ አመሰግናለሁ።
ችግር የለም።